ሄሎ ጤና ይስጥልኝ ብርቱ ቤት ራሄል ነኝ። ባኮ ምለብደው
አልከፍትልኝም ብሎ አካውንት አዲስ ነው።
አ እሺ ፓስወርዱን ቼክ አድርጋ ውስጥ ፓስወርድ አስራ ሶስት
ነው። ፓስወርድ ስታስገቡ እ
ምንድን ሆነት የለበትም ፓስወርዱ።
አዎ እንትን ነው እኮ አንድ አበራና ም- አይከፍተውም። አሁን ካሸር ቁጥሩን ነግሬሽ ነው።
ኦኬ ትኬት ነው አልከፍት አ ያለ ትኬት ነው ትኬት ነው። አ አዲስ account ነው እሺ።
ስላወ ስላልከኝ cashier code ንገረኝ check ላድርግልሽ።
እሺ አስራ ሶስት
አስራ ሶስት ሰላሳ ዘጠኝ አስራ ሶስት እሺ ሰላሳ ዘጠኝ እሺ ሀምሳ ስድስት እሺ ሀምሳ አንድ
ይሄ lose ነው። እሺ ተመላሽ የለውም። ሶስት ጨዋታ ነው የወደቀው።
እሺ እሺ ሌላ check ማድረግለት ትኬት አለ።
እ በቃ እሺ እሺ አመሰግናለሁ።
ስለ ደወልክ እናመሰግናለን። መልካም ቀን